ትራንስፖርት ነው። እባክዎን ልርዳዎ?
hello ጤና ይስጥልኝ። እባክዎን ልርዳዎ?
አሁን ከአንድ ቀን ምናምን በፊት transaction አድርጌ ነበር። እስካሁን አልገባም ገንዘብ።
ምን?
ገንዘብ ከልኬ ነበር ከሁሉ ስፖርት ወደ ቴሌ እሺ።
አልገባም እስካሁን። ከትላንት ወዲያ።
ከትራንስፖርት ላይ ያልገባለሁትን screenshot አድርገው የላኩልን።
ልኬያለሁ።
መቼ ነው የላኩት?
ትናንት ቴሌግራም ላይ ልኬለታለሁ። ሰባ ስምንት ነው ምናምን መቼ ነው የላኩት? እኮ ስንት ሰዓት?
ትናንት እ ቴሌግራሙ ላይ ነው አዎ
ወደ አራት ሰዓት አካባቢ እሺ፣ አይተን መልስ እንሰጡታለን። እሺ ደንበኛችን እያየን ስለሆነ መልስ ስለምንሰጡት በቴሌግራም ላይ በትዕግስት ይጠብቁ።
ትዕግስታችንም አለ። እሺ